ጤና ይስጥልኝ ይቻላል እንዴት ነሽ?
እግዚአብሔር ይመስገን። ምን እንርዳዎት?
እንትን ነበረ withdraw ሞልቼ
እሺ እ ወደ ቴሌብር እና አንድ ቁ- እ እሺ፣ ወደ ቴሌብር ነው።
አ ወደ ቴሌብር እሺ፣ ይደውሉ። የቴሌብር ስልክ ቁጥሮት ይንገሩኝ።
ዜሮ ዘጠኝ ሰማንያ ስድስት ሰማንያ ስድስት ሰላሳ ስድስት ሰላሳ ስድስት
አስራ ዘጠኝ ሰላሳ ስድስት
አስራ ዘጠኝ ሰላሳ ስድስት ስንት ብር ነው?
ሶስት ሺ ስምንት መቶ ግን እንትን ላይ ሌላ ቁጥር ሰማንያ ስድስትን ሰማንያ አምስት አድርጌ ነው የሞላሁት።
okay፣ እንደዛ ሰማንያ ስድስትን ሰማንያ አምስት ከሆነ እስኪ check ላድርግልዎት። ካለ ግን
አዎ
አዎ ሶስት ሺህ ሁለት መቶ ሰላሳ ብር አዎ አዎ ወደ ተሳሳተ ቁጥር ገብቷል። እሺ ወይ እነሱ ጋር ደውላችሁ check ያድርጉ። የተሳሳተው ጋር ያዋሯቸው እንጂ የኛ ሲስተም automatical ስለሆነ ወደ እነሱ ነው የሚያስገባው።
Okay። አሁን እሷ ስልኩ ደግሞ አልሰራልኝ እሱ እንደዛ ብሎ ነው።
አዎ መመለስም አንችልም እኛ ሲስተሙ አንዴ ስለሚያስገባው ያው በቃ ከስ- ኦኬ።
የዛኛው customer ጋር ነው ገንዘቡ ያለው ለዛ ነው።
አዎ፣ እሺ። ስለዚህ ወደ እሱ ነው መደወል ያለብኝ ማለት ነው።
አዎ አዎ አዎ።
እሺ፣ አመሰግናለሁ።
እሺ እናመሰግናለን።
እሺ።